hello
ነው።
ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
YouTube ላይ ጀምረናል ምናምን ቪዲዮች ምናምን
ልትገባ
እሺ፣ YouTube ላይ ነው ያዩት።
አ ስራ ምናምን YouTube እሺ፣ ቪዲዮን አይተውታል?
አ አይቼዋለሁ።
እም፣
በ production እንትን
በቪዲዮ እዛ ከቪዲዮ ስር link አለ፣ መመዝገቢያ link።
okay፣ እዚህ ላይም ደውሉ የሚላለ እና okay፣ አዎ፣ ግን በ link ኡ ተመዝገብ እ
እዛ ላይ መመዝገብ አለብኝ ማለት ነው።
አዎ፣ link ኡ ላይ ተመዝገብና ካልሰራልህ ደውልልኝ። እሺ